ይስጥልኝ። ጠብታ አምቡላንስ ሰላም ነሽ? ማ እግዚአብሔር ይመስገን።
አለን ይመስገን። አምቡላንስ ፈልጌ ነበር። ሸገር ፒያሳ ክሊኒክ ነው።
እሺ፣ ለ patient ፈልጌ ነው። እኔ ባለሙያ ነኝ።
እሺ፣ ይቻላል።
እንትን ነው ወደ አቤት ሆስፒታል ነው የሚካሄደው። እንትን ነው confirm ነው። ያው እዛ ዛሬ ቀጠሮ አላት።
እህም፣ complete spinal cord injury አላት።
እህም፣ bedsore multiple ነው።
okay።
paraplegic ናት እና ዋጋውን ንገረኝ አልንገራል
መልካም። የአም- እ፣ ሸገር ክሊኒክ የቱ ጋ- ፒያሳ ጋር ያለው ነው አይደል?
ፒያሳው ተቀይሯል። እዛ ሲፈርስ ወደ መገናኛ መጣን እኛ ለም ሆቴል ጋር okay። ለም ሆቴል ጋር ናችሁ?
ለም ሆቴል ጋር ነው ነው
እሺ እ፣ አሁን እጄ ላይ ያለው አምቡላንስ advance አምቡላንስ ነው እና advance ኡ ትንሽ እንዳይወደድባቸው ግን ለ- ለሰው ዕቃ አምስት ሺህ ሁለት መቶ ብር ነው ቻርጅ የሚያደርጋት።
የትኛው advance ኡ አዎ ሌ- ሌሎቹስ
ሌሎቹ basic ኡ ቢሆን ቻርጅ የሚያደርጋቸው እ፣ አ፣ ሶስት ሺህ ብር ሶስት ሺህ ብር ነው አዎ
ይህ normal አምቡላንስ ማለት ነው።
አዎ በቃ አይ እሱ ይሁንላት እና እንትን ናት ያው ቶሎ መሄድ አለ። ኦክሲጅን ምናምን አያስፈልግም። ዝም ብሎ መተኛት ብቻ ነው።
ስለዚህ basic ኡ እስከሚመጣ ድረስ መጠበቅ ትችላላችሁ። ስራ ላይ ነው ያለው።
እስከ አስር ሰዓት ይቆያል።
አንድ ሰዓት ተኩል ሊፈጅበት ይችላል።
ከዚህ በኋላ አንድ ሰዓት ተኩል አዎ
እ፣ እሺ ያ- ለማንኛውም መዝግቢውና እሺ፣ አዲስ ቀን ነገር ካለ እደውልልሻለሁ።
መልካም። እሺ፣ እኔ እሺ፣ ማውጣት- እሺ ግን እስከዛ ያው መዝግቢው እሺ።
እሺ፣ በሌላ መኪና በቃ የሚሄድ እንትን ቦርድ ይምጣል። እሺ back board ይምጣ።
of course of course አለሁ።
በቃ እሺ፣ እሺ። thank you እ፣ ስሟን ግን ማለበት እስከዛ ደስ አቤት በላይነሽ እስከምንጨርስ በላይነሽ ታደሰ።
እና ስልክ ቁጥራችሁን ስጡ።
እሺ ስልኳ ዜሮ ዘጠኝ አስር
በላይነሽ ታደሰ አይደለ?
አዎ በላይነሽ ታደሰ አስር ዜሮ ዘጠኝ አስር ዜሮ አምስት ዜሮ አምስት ሰላሳ ስምንት አርባ ሁለት ሰላሳ ስምንት አርባ ሁለት አዎ የራሷ ነው ስልኳ።
መልካም።
እሺ እሺ thank you።
ደውል ታደርግ ታብታ ወደ